ጤና ይስጥልን ቤተቤት አብሮ ይስጥልን። ሰላም ነዎት?
ሰላም።
አንድ የስልክ ውጤት ውጤት ነግሪኝ።
ም- ምን አልከኝ? እሺ ንገረኝ። ከሸር ኮድ አስር ሰማንያ አንድ አስር ሰማንያ አንድ
ሰማንያ ሰባት
ሰማንያ ሰባት ዘጠና አምስት
አስር ሰማንያ አንድ ሰማንያ ሰባት ዘጠና አምስት ነው ያልከኝ?
አስር ሰማንያ አንድ ሰማንያ ሰባት ዘጠና አምስት ውይ ግን ልክ አይደለም እያለኝ ነው። check ታደርገዋለህ?
እ አስር ሰማንያ አንድ እንደ ትክክል አይደለም አለሽ?
እ አዎ ልክ አይደለም አለኝ።
እ
ስልሳ ሰባት ነው። እሺ አስር ስልሳ አንድ ሰማንያ ሰባት ዘጠና አምስት እሺ አንድ ጨዋታ ወጥቶብሃል። ልወስድ ነው።
ስንት hello?
ስንት? አቤት አንድ ጨዋታ ወጥቶብሃል እና ውድቅ ነው። እሺ
የትኛው የ- የማን ጨዋታ የወጣብኝ?
የካዴዝ
የካዴዝ አዎ ሁለተኛ ላይ ያለው ማለት ነው።
okay።
እሺ እሺ እሺ መልካም ቀን።
እሺ ማለት